Hello hello ጤና ይስጥልን ደንበኛችን።
አብሮ ይስጥልን ሰላም ይስጥልን።
አብሮ ይስጥልን።
ደውለውልን ነበረ ደንበኛችን። ይቅርታ የኔትወርክ ችግር ነው።
አዎ አዎ ኔትወርክ ተቆራረጠ። ሁለት ሄዳ መስመር- ነበር አ፣ አሁን ተቋረጠባቸው። Hello network የለም። Hello በአንተ ልደውልላቸው እንዴ?